በጤናሽ እንዴት ነሽ?
cashier code ልንገርህ አንድ ይቻላል
አስራ ሶስት እ የሰማው ነው አስራ ሶስት አስራ ሶስት ሀያ ሁለት ሁለት
ሰባ ዘጠኝ ሁለት
ሀምሳ ስምንት
እሺ ሁለት ጨዋታ ልወስዳለሁ። እሺ እ እ ሁለት ጨዋታ ልወስዳለሁ። ኬፕ ታውን ሲቲ ጨዋታ- ከሰንዳንስ እና እ ቤንጋሎርስ ከኖርዝ ኢስት ዩናይትድ
okay ሁለት ጨዋታ ነው lost የሆነው አዎ ልወስዳለሁ። እሺ መልካም ምሽት።